ጤና ይስጥልኝ አክስቴ ማሌት ነኝ ባኮ ብልርዳውት
አቤት ቅድም ደውዬ ነበረ እና transaction ላይ እንትን deliver አልሆነም ወደ ቴሌ ብር ብዬ አስረድቻት በቴሌግራም ላለው ላነበር ቁጥር
okay ስሞትን ማን ልበል እርስዎን ዘላለም መላኩ
ዘላለም መላኩ ቴሌግራም ላይ screenshot እንዲልኩ ቁጥር ሰታውት የለ
ቁጥር ከምትሰጪኝ በዛው hi በይኝ የእኔ መላክ አይችልም mutual friend ካልሆነ okay restrict ስለሆነ በዛ እንትን በይ screenshot ልላክ ብያት ነበረ አልመጣም እስካሁን እሺ ደግመን እንሞክረውና አሁን እንዲደርሶት እናደርጋለን
አስራ ስምንት ሀምሳ ስልሳ ሰባ አራት ነው በሌላ ቁጥር ነው በዚህ አይደለም አስራ ስምንት ሀምሳ ስልሳ ሰባ አራት እሺ ይዘነዋል ቁጥሩን አሁን በዛ እኛ መልእክት እንልክልዎትና ይልክልናል እሺ በጣም እየተቸገርኩ ነው እንትን በምን
እሺ እንዲስተካከል እናደርጋለን እሺ ወይ ወደዛ ይመለስ ወይ ወደ ቴሌብር ይግባ
እሺ ሪፖርት እናደርጋለን ከይዙ ስለደወሉ እናመሰግናለን መልካም ቀን እሺ